ዕለታዊ ያደርገውታል ግን
ሰላም ጤና ይስጥልን ቴሌቪዥን
ማግኘት ይቻላል በዚህ?
አቤት ሽልማት ማግኘት ይቻላል ወይ በዚህ?
አዎ የቴሌቪዥን game ሲጫወቱ ሽልማቶች አሉት እንደ እድሎች
አዎ እሱም እንትን ተጫውቼ መጥቶ ነበር። እሺ እንዴት ነው የሚደረገው?
ኮከብ ዘጠኝ ሰማንያ አምስት መሰላል ጥሪ ይደውሉ መጀመሪያ
አዎ አንድ ቁጥር ላይ ለመመዝገብ
እሺ ሶ- ሶስት ቁጥር ለመጫወት ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። እርስዎ መርጠው መጫወት game ኦቹን በድረገጽም ገብተው መጠቀም ይችላሉ። ስልክዎት smart ከሆነ በትንሿ ስልክ ከሆነ ደግሞ ጥያቄና መልስ አለ፣ በሱ መጫወት ይችላሉ።
እሺ
እሺ መልካም እድል።
እሺ